ጤና ይስጥልኝ ሁሉ ስፖርትን አቧካው የምንወዳው
ትኬት ለመቁረጥ ፈልጌ ነበረ እንዴት ነው
ትኬት ለመቁረጥ
አዎ የውድድር ትኬት account ከፍተዋል
አልከፈትኩም ሱቆች የሉም ሄዶ የሚቆረጥባቸው
የለም በኦንላይን ይጫወቱ መጀመሪያ ኦንላይን ላይ ይመዝገቡና ከዛ መጫወት ይችላሉ
እንዴት ነው እስኪ ሂደቱ
መጀመሪያ Chrome ላይ ይገቡና ሁሉ ስፖርት dot com ብለው search ያደርጋሉ ከዛ ሲመጣሎት website ኡ ጥግ ላይ ይመዝገቡ ወይም ደግሞ register የሚል አለ እሱ ጋር ይመዘገባሉ ስልኮትን ስሞትን ይጠይቆታል ስልኮትን ከዛ password ያንን ያስገባሉ